ስላሱ ለመማር information ፈልጌ ነበር።
ምን አልሽኝ?
information ፈልጌ ነበር።
ወጌሻ ለመማር ነው ያልሽኝ?
አዎ አዎ አዎ አዎ
ይቻላል።
information ፈልጌ ነበረ።
የሶስት ወር ስልጠና ነው ወጌሻ። ያው በሳምንት ሶስት ቀን ነው የሚሰጠው። class ኡ ጀምሯል ዛሬ
ዛሬ ተጀምሯል።
ዛሬ ተጀምሯል። ክፍያ በ credit hour ነው። በ credit hour ሰባት መቶ ሀምሳ ብር ነው አጠቃላይ አስራ አምስት ሺህ ብር ነው። ዛሬ ግን የሚከፍሉ ለሶስት ወር ሙሉ ጠቅላላ አስር ሺህ ብር ነው የምንቀበለው። ኮሜዲያንሱ በአካል በዩቲዩብ ስልጠና ይሰጣቸው፣ ሌሎች መምህራን ደግሞ ሌሎች ትምህርቶችን ትወስዳላችሁ ማለት ነው። ይህን ይመስላል። አድራሻችን ሀያ ሶስት ቀን በሳምንት ቀን እንመጣለን ወይ?
አይ አትመጣም። ሰኞ ሮባ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ድረስ
ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል አዎ፣
okay። እሺ እና ለሶስት ወር አስር ሺህ ብር
ለሶስት ወር አስር ሺህ ብር የዛሬ ብቻ ነው አስር ሺህ ብሩ። ነገ ካለፈ አስራ አምስት ሺህ ብር ነው።
okay። ዛሬ ካልደረስኩኝ ችግር የለውም። ጠዋት መጥቼ በመዘገብ በአስር ሺህ ብር
already እኛን መዘግባል ነው ኦንላይን ላይ አሁን እየመዘገብን ያለ ነው። ከፈለግሽ ደግሞ ዩቲዩብ link አስቀምጠናል በኖሽን ኖሽን ላይ መመዝገብ ትችያለሽ።
እሺ እሺ እሺ